እኔ ስትሪም ነው።
ጤና ይስጥልኝ። እንትን ነበር
ምን ሄላ ትላንት ሪፖርት አድርጌ ነበርና ከሁሉ ስፖርት ወደ ቴሌብሬ ላይ ትራንስፈር አድርጌ
እሺ፣
ትላንት ሪፖርት አድርጌ ነበር፣ አልመጣልኝም፣ መልስ አላገኘሁም።
በዚህኛው ስልክ
አዎ ለኛው እንትን ነው ቴሌግራሙ ሰባ ሁለት መጨረሻው ነው የነገርኳቸው እሺ፣ ንገሩኝ የቴሌግራም ቁጥሮት።
ዜሮ ዘጠኝ ሰባ ሁለት እሺ፣ አስራ ሁለት አስራ አራት
ዜሮ ዘጠኝ ሰባ ሁለት እ አስራ ሁለት አስራ ሁለት ሰባ ሁለት ሰባ ሁለት
ሹምዬ ኖት።
አዎ ሹምዬ ፍቃደን
እሺ፣ በድጋሚ እንጠይቅሎታለን። እዚህ ላይ reverse ነው የሚለው።
አዎ reverse ነው የሚለው ግን አልተመለሰም እስካሁን ድረስ ቆይተዋል እኮ ከጠየቅኩ እሑድ ጠዋት ነው የጠየቅኩት እሺ፣ ድጋሚ እንጠይቅሎታለን።
እሺ ቴሌግራም ላይ መልስ ልክ
አዎ
እሺ እሺ